hello hello ሰላም ነው ትንሽ ቁርስ ነው የምንረዳው።
አሀ
አይሰማም?
አይ ይሰማል ይሰማል እንትን ሆነብኝ እኮ ነው
ምን በ account ኢ minimum requirement አምስት ብር ማ- ማስቀመጥ አለብህ እያለኝ ግን ደግሞ ሶስት መቶ አስገብቼ ወደ account ኡ እየገባ አይደለም ከተለብር ማለት ነው እሺ፣ ከቴሌ ብር የተላከለት ሜሴጅ አለ አይደለ?
ከተለብር አራት መቶ ብር አስገብቼ ማለት ነው እኮ አካውንቱ ዜሮ ነው የተላከለት ያለ ሜሴጅ አለ አይደለ ወይ? እየሰሙኝ ነው?
አሀ እሺ
የተላከለት ሜሴጅ አለ ወይ? እየጠየቅኩት ነው።
ከተለብር ነው አዎ
ከተለብርማ አዎ
እሱን ወደ ሁሉ screenshot ስፖርት አድርገው ገብተል- ቴሌግራም ላይ ገብቶልሃል እያለኝ ነው እ እ ይላኩ። ስክሪንሻት አድርገው ይላኩልና አንድ ያዳምጡኝ እኔን።
okay እሺ እሱን screenshot አድርገው ቴሌግራም ላይ ይላኩልን፣ ይስተካከሉታል።
እሺ እሺ